Hello ጤና ይስጥልን።
ጤና ይስጥልኝ።
እግዚአብሔር እንትን ማስታወቂያ ማሰራት ፈልገን ነበር እናንተ ላይ ምናልባት ክፍት ከሆነ ቦታ
ማስታወቂያ ማሰራት ነው የፈለጉት?
እንዲተላለፍልን Donkey Tube ላይ በእሸቱ ማለት ነው።
OK ድርጅቱ ምንድን ነው? ማስተላለማ real estate ነው።
የ real estate ስም ምንድን ነው?
Hill Bottom
Hill Bottom ስልክ ቁጥሯን እስኪ ንገሩኝ።
ዜሮ ዘጠኝ ዘጠና ሁለት እሺ
ሰባ ሰባ ሰባ
ስምዎትን ይንገሩኝ።
እመቤት
እመቤት ማ
ፀሐይ
ለሚመለከተው አስተላልፈውልዎትና ይደወልዎታል።
በምን ያህል ጊዜ ውስጥ ትደውሉልናላችሁ? already decision ላይ እየደረስን ስለሆነ ለመወሰን
OK፣ እሱ ይደወልለታል። ብዙ ወረፋ ስላለ እሱን አይተን እንደውላለን። ስለደወሉ ደግሞ እጅግ አድርገን እናመሰግናለን።